እንግስት ቤት
ኤላ ዮቤስ ወይ እንትን አስራ ሶስት ሺህ በእንትን ልኬ ነበር አጋጣሚ በሳስቱ መቼ ነው?
ዛሬ
እሺ
አካውንቱ ልንገርሽ እሺ፣ አሁን ንገረኝ። አባት ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ ስልሳ አምስት ስልሳ ሶስት ሀያ ስልሳ አምስት ስልሳ ሶስት ሀያ አልተነበበም ማለት ይቅርታ አባ እንትን አይደለም። እሺ አስራ ሶስት ሺህ ብር ነው ያልከኝ?
አስር እልካለሁ ብዬ በስህተት ልኬ ነው
so reject እንዲደረግልን የፈለግከው አዎ፣ አዎ፣ እንዲላክ ለማስገባ መልሽ
ወደ ቤት ቤት ማለት ነው እንዲመለስ ነው የፈለግከው?
ወደ ቤት ቤትም አዎ፣ ቢመለስ ችግር የለውም። በዛው ለመጫወት ወደ እንትኑ ከሚያ
ወደ ቴሌ ብር ነበር ያዘዝከው አይደል? አባ?
አዎ፣ አሁን አዎ።
confirm ስለሆነ ላረግልህ የሆነው የምትፈልገው እንድነግረኝ ነው።
እኮ ወደ ቴሌ ብር አሁን ወደ ቤት ቤት የሚመለስ ከሆነ አሁኑ ነው። አዎ አሁን እንዲመለስ እሺ፣ ወደ ቤት ቤት በቃ እሺ፣ ወደ ቤት ቤት reject ተደርጎላል። እሺ እሺ፣ ወደ ቤት ቤት አካውንት ተመልሷል።
እሺ፣ እሺ።
እሺ፣ እናመሰግናለን። መልካም እሺ